ናቸው አባ ሄሎ ሄሎ
አቤት ሰላም ነው።
ሰላም ጤና ይስጥልኝ። ንርዶት
እንትን ነበር ከዚህ እንትናችሁ ከካምፓናችሁ ወደ ቴሌብር ልኬ አምስት መቶ እሺ
ወይ ወደ ቴሌብር አልገባ ወይ ደግሞ እዚህ ላይ አልገባልኝም። ኬዙ እንዲታዩት እሺ፣ ነበረ ደወል
የቴሌ ብር ስልክ ቁጥሮች ይነግሩኛል? የቴሌ ብር ስልክ ቁጥሮችን
ዜሮ ዘጠኝ አስራ አንድ ዘጠኝ አስራ አንድ ዜሮ አምስት ዜሮ አምስት ሀያ ሰባት
ሀያ ሰባት ሰባ አምስት
እሺ ከየት ነበር ያሉት?
ከዚህ ከ- እንትንም የዚህ ድርጅት ማለት ነው የፔመንት ሶሉሽን ሳንቲም ብሎ ላይ አይ፣ ከምን በዚህ- ካምፓኒ ነበር ወደ አ- ቴሌ ብር እንዲገባሉት ያደረጉት?
እ?
ከምን ካምፓኒ ነበረ ቴ- ወደ ቴሌ ብር እንዲገባሉት የፈለጉት?
ከቤቲንግ ነው ሁሉም ስፖርት ቤቲንግ ስፖርት አይቨር የምትል አ
ምን ቤቲንግ ነው ስሙ?
አይቫንተር
ከእሺ አቪያተሮች ጋር ይደውሉና ማለት ነው አ- approve እንዳደረጉሎት ይጠይቁ። ወደ እኛ ስላልተላከ ነው ያልገባሉት። ከእነሱ ወደ እኛ አልተላከ እንት ነው የእነሱ የምደውሉበት እም እም እኮ በምን ሊደውልላቸው ለእነሱ እሺ የአቪያተር ስልክ ዜሮ ዘጠኝ ሰባ ዘጠኝ
ዜሮ ዘጠኝ
ሰባ ዘጠኝ ሰባ ዘጠኝ
ዘጠና ዘጠኝ ዘጠና ዘጠኝ
አርባ ሁለት አርባ ሁለት
ሰማንያ ስድስት ሰማንያ ስድስት በዚህ ልደውል ላገኝ ያገኛለሁ አ አ በዚህ ደውሉና ያሳውቋቸው። ወደ እ።
ቻፓ approve ያርጉልኝ ይበሏቸው።
ወደ ምን ወደ ቻፓ approve ያርጉልኝ ይበሏቸው። withdraw ትን ከዛ በኋላ ይገባል አ?
እና ወደ እኛ ሲገባ ይሰራሉታል። ወዲያው እሺ እሺ እናመሰግናለን መልካም ቀን።